ጤና ይስጥልን በሽታዎች በእጄ ነው የምገዛው።
hello ሰላም ነው ሰላም ጤና ይስጥልን።
አለን ይመስገን። በአስራ ስድስት የሆነ እንትን ትኬት አሸንፌ ነበረ።
እሺ
ት- payment ID ብሎ processing ንግድ ባንክ ላይ እስካሁን አልገባም። እንትኑ ልንገርሽ፣ payment ID ቅዳሜ ወደ ቅዳሜ ንግድ ነው።
ባንክ ነው። እሺ ዛሬ እስከ ምሳ ሰዓት ሴት ላይ ያደርጉታል። እሺ ቻፓዎች ትንሽ system ስላስቸገረ ስለነበር OK። በቴሌ ብር እንደዛ ነው ይቆያል።
SantimPay ቴሌ ብር እየገባ ነው።
OK እ፣ የንግድ ባንክ ሲሆን ነው የሚቆየው።
ይህ ንግድ ባንክ ነው። CBE ትንሽ ስላስቸገረ ነው።
እሺ፣ thank you።
መልካም ቀን። እሺ።
አሜን። እሺ።